አስፈሪ ዋሻ ጨለማውን ቤቴ ይኸው መቃብሬ የግል ንብረቴ ሰዓትና ጊዜ እራቱን ሳለይ ሳይወስደኝ በቅድሚያ መቃብሬ ቆፍሩልኝና የዘላለም ቤቴ አፉን ከፍቶ ልየው ሲጠብቅ መግባቴ ያንን ከባድን ቀን አይቀር መተኛቴ ሳልሞት መቃብሬን ልየው በሕይወቴ ያን አስፈሪ ዋሻ ጨለማውን ቤቴ ይኸው መቃብሬ የግል ንብረቴ ጉልበቴ ሳይደክም ሳይጠፋ ትንፋሼ አይኖቼ ሳልከድን ድንጋይ ተንተርሼ ጭንቅ ሳይጀምረኝ ሳትል ነፍሴ ልውጣ እስቲ መቃብሬን ተመልክቼ ልምጣ አስፈሪ ዋሻ ጨለማውን ቤቴ ይኸው መቃብሬ በንብረቴ ቤቴ ሳይደግም ያችን ነፍሴ ልውጣ እስቲ መቃብሬ